ጤና ይስጥልኝ። ስፖርት በኮ ምን ልርዳው?
አይ ጠዋት በሁሉ ስፖርት እንትን አድርጌ ነበርና transfer አድርጌ ነበር ከ- ወደ ቴሌ ብር እና ብሩ ግን እንትን አላለም አላለፈም ወደ ወደ ቴሌ ብሩ ግን successful ብሏል። transaction እንትን ቴሌግራም ላይ
ልኬው ነበር። አ ቴሌግራም ላይ ልኳል።
አ ልኬው አለው ጠዋት ላይ ልኬው ነበር።
ነው።
አ በዚህ ስልክ ነው ነው አይደለም አይደለም ሌላ ስልክ ነው።
እሺ ንገሪኝ።
ስልኩን ላክልኝ ብለሽ ነበር። እሺ ልንገርሽ ዜሮ ዘጠኝ አርባ ሁለት እሺ ሰባ ሁለት እሺ ስነ አራት እሺ ሰባ ስድስት ስክሪንሻቱ አለልሽ ግን ችግር የለውም። ምትቻለሽ ተንችራሽ
እሺ ተላልፎ ልታል መልስ እናገኝ እናሳውቆታለን።
እሺ እሺ እሺ